የለም።
Hello ሰላም፣ አቤት እንዴት ዋልሽ? ገነት ነኝ ከላይ አዲስ እሺ፣ ሰላም ነው።
አለን። እግዚአብሔር ይመስገን። እንዴት ሆንሽ? እየጠበቅኩሽ እኮ ነበረ።
አዎ።
ቆየሽ።
እየመጣሁ ነው። ይኸው ኧረ።
እና እሺ፣ በቃ እሺ፣ እሺ። እ፣ የኢንሹራንሱን ከፈልሽ እንዴ?
አዎ ልክ ይልሻለሁ። በዛ ኧረ በ group link ላይ ነገር ነው የደረሰኝና እኮ link ኡን ስከፍቱ አለ በሱ ላይ ነው ኦ ሰው okay transfer ስላደረገልኝ አሀ።
እሱ link ሁሉ ከሁሉ ነው እሺ፣ ጓደኛዬ እሺ።
ነች ያደረገችልኝ እና እ፣ ለዛ ምሳሌ sure፣ እሺ።
ከፍቶ አለ እሱ።
በቃ ጥሩ። እሺ፣ እጠብቅሻለሁ። አዎ፣ እሺ።
ደስ ይላል።